ሄሎ ሄሎ ሄሎ፣ ጤና ይስጥልን።
ሄሎ ሄሎ፣ ጤና ይስጥልን። አይሰማም?
ይሰማል። ማን ልበል?
ከ We Plus Solution ነበረ የምደውልልዎት።
እ እ ከ We Plus Solution We Plus Solution application ኡ ላይ ተመዝግበው ነበር አይደለ?
አልገባኝም።
We Plus Solution application ኡ ላይ አልተመዘገቡም?
አልተመዘገብኩም።
እሺ፣ እሱ ምንድን ነው የሚሰሩት?
ጽዳት
በ agent ነው ወይስ በግል?
እ እ በግል ነው ወይስ በ agent?
በወረዳ ነው፣ መንገድ ጥርጊያ ነው።
ነው እንዴ?
አዎ እሺ፣ በጣም ደስ ከሆነ እናመሰግናለን።
እሺ እሺ እናት እሺ